ጤና ይስጥልኝ። ስፖርት ነው በአቶ ምለድ ነው።
ሰላም ነው።
እግዚአብሔር ይመስገን።
ያው ድሮ አገኝቼ አሁን እሺ
አሁን ምን መሰለህ የቀረብኝ እሺ፣
ቴሌ ብር ሲምፕል ምትል
ምን ቴሌ ብር ቴሌ ብር ሲምፕል
ሲምፕል ሲምፕል አዎ ዊዝድሮውስ ማለት ነው።
እሺ፣ አሁን ጠብቷል በኔ ላይ የለም እዚህ ጋር ሪፍሬሽ ደግሞ- አድርገው ይሞክሩ።
እ refresh አድርገው ይሞክሩት።
አ በ refresh
አዎ refresh አድርገው ይሞክሩ።
እሺ እሺ thank you እሺ